hello ሰላም ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ።
አብሮ ይስጥልኝ።
pending payment ነበረ withdraw request አድርጌ
ምን አልከኝ?
withdraw request አድርጌ okay ስንት ብር ነው?
በቻፓ ሁለት ሺ አምስት መቶ በሳንቲም ፔ ደግሞ አንድ ሺህ ብር ነው። እሱ maximum amount ስለደረስክ ብሎ ነው አንድ ሺህ ብር ያልገባ።
okay እሺ፣ አንዴ ቤስት ቤት ቁጥር አንድ እስቲ ንገረኝ።
ዜሮ ዘጠኝ ዘጠና አንድ እሺ
ሰማንያ አምስት
እህ
ሰላሳ አንድ ሀያ ስድስት
ዛሬ ነው አይደለም?
አሁን ነው ሁለቱም የቅርብ
አንዴ እሺ
እሺ
አንድ ሺ ብር አይደለም? አንድ አንድ ሺ ሺህ ነው ብር ሁለት ሺ አምስት መቶ ሁለት ሺህ አምስት መቶ እሺ ሁለት ሺ አምስት መቶ processing ላይ ነው። እሺ አባቴ ትንሽ ጠብቀውና ይገባላል። ያው አንድ ሺ ብሩ ግን ገብቶላል። እሺ thank you so much እሺ አባቴ መልካም ምሽት።
አሜን ለሁላ